Hello. Hello.
Hello, Dennis.
Hello, Danieli.
Hello, Dennis. ማብሩን እ?
ዳዊት ዳዊት ነኝ። አዎ።
እም፣ ከዊ ፕላስ ነበረ የምደውለው።
ምን?
ትናንትና እ፣ መመዝገብ ላይ ትንሽ
አዎ።
complain አቅርበህ ነበረና አዎ።
ለእሱ ነው የደወልኩት።
እሺ።
ምን አስቸግሮ
አይ፣ አይ፣ ሙሉውን እንትን አድርጌያለሁ። Order ምናምን እንዴት ነው የሚመጣው ምናምን ብዬ ነው።
Order ምናምን የሚመጣው አሁን የተመዘገቡቶችን active እያደረግን ነው እና እ፣ እነሱ account ኦች active ሆነው ልክ ሲጨርሱ ወደ ስራ ሲገባ ከዚህ በዓል በኋላ ወደ ስራ ይገባል እና የዛኔ ነው order መቀበል፣ order ማድረግ እንዲሁም ደግሞ item ኦችን ማየት የሚቻለው። ለዛ ነው ያሳየክ።
በቃ እሺ።
እሺ፣ እናመሰግናለን።
እሺ፣ መልካም መልካም ቀን።
አሜን።